ጤና hello።
ይስጥልኝ።
ወየ አሪፍ በይ ነው።
ልክ ነው። ደንበኛችን ትላንት ደውለውልን ነበር። የሚፈልጉትን አገልግሎት አግኝተዋል?
አዎ አዎ፣ ያ- ይሄ ቁጥር ሳይሆን ሌላ ሴራሚክ ቤት አለ ታውቃለህ።
እሺ እሺ፣ ደንበኛችን ቁጥሩ ስፖርት አንድ ሁለት ጊዜ አንድ ጊዜ ስልሳ ብር አስገብቼ አንድ ጊዜ ደግሞ መቶ ሀምሳ እስካሁን ሶስት ቀን ሆነ አልገ- አልደረሰም።
እሺ ደንበኛችን፣ አሁን screenshot ላኩልን ብዬውት ነበር፣ ቴሌግራም ላይ ላኩልን።
በቴሌግራም በይሄ ቁጥር ነው።
አዎ ደንበኛችን፣ አሁን ልክ አቶ ኑሪ መምህር ኖት?
አሁን ሊላክ በቁጥር አቶ ኑሪ መምህር ኖት ደንበኛችን?
አዎ አሁን ሊላክ በቃ በቴሌግራም
አዎ ደንበኛችን፣ screenshot ኡን ይላኩልን።
እሺ እሺ እሺ መልካም